ጤና ይስጥልኝ ጤና ይስጥልኝ አይሰማዎትም ከጂኦ ኢትዮጵያ ነው የምደውልልዎት
እሺ ታዲያ
እ ፋና ሬስቶራንት ነው ደንበኛችን ነው አዎ አዲስ የቢጃ የመለያ ቁጥር ልከን ነበር text አልገባልዎትም
አዎ የገባልኝ ያለ አይመስለኝም
እሺ እ አሁን የያዙት ልንገሩት ቁጥሩን
እ ምንድን ነው information መቀየሪያ ነው የመለያ ቁጥሮት ነው የደንበኝነት የመለያ ቁጥር ነው
እሺ ንገሪኝ አርባ ዘጠኝ
ሶስት እ አርባ ዘጠኝ ሰማንያ ስድስት ሰማንያ ስምንት
አይደለም ሰማንያ ስድስት
አርባ ዘጠኝ ሰማንያ ስድስት ሰላሳ ዘጠኝ ሰላሳ ዘጠኝ ስልሳ
አርባ ዘጠኝ ሰማንያ ስድስት ሰላሳ ዘጠኝ ስልሳ አዎ ደንበኛችን ይሄ የቢጃ የመለያ ቁጥሮት ነው የያዙት
እሺ መልካም